ጤና ይስጥልኝ የኢትዮጵያ ሴት ጥሪ ማዕከል ባኮትን ልርዳዎት?
ሰላም ነው አባ።
ሰላም ጤና ይስጥልኝ።
እ፣ ከዚህ ዱባይ እ፣ የዶርሰ መልስ ዋጋ ለመጠየቅ ነበር ለመቼ ነው የፈለጉት?
እ ለመቼ ነው የፈለጉት? ይቻላል ከነገ ወዲያ ላለው።
ከነገ ወዲያ
አዎ
እሺ፣ ሰኞ በአስራ አምስት ማለት ነው። መመለሻ ለመቼ ነው?
አይ መመለሻ ለመቆየት።
እዛው ነው የሚቆዩት?
አዎ
እ፣ የመኖሪያ ፈቃድ አሉት?
አዎ እሺ አንድ የጠብቁኝ። እንደዛ ከሆነ ልይሎት። በምን አየር መንገድ በኢትዮጵያ አየር መንገድ ነው የሚፈልጉት ወይስ ሌሎች አማራጮች ልይሎት?
አዎ
እሺ የኢትዮጵያ በኢትዮጵያ አየር መንገድ ከሆነ አሁን ላይ ያለው አንዴ ጠብቁኝ። አሁን ላይ ያለው ዋጋ ሀያ ሰባት ሺ አራት መቶ ሰላሳ አምስት ብር ነው ዝቅተኛው ማለት ነው በኢትዮጵያ አየር መንገድ ከሆነ
አይ አሪፍ እ ምን አሉኝ? ይቅርታ እ፣ እሺ
ሊያዝሎት
አይ ቆይ እስቲ
እሺ ይወስኑና ይደውሉልን መልሰው ወይ እ፣ እሺ